ሌላው
ሄሎ፣ ጤና ይስጥልኝ።
ዋሽንግተን የህክምና ማዕከል ምን ልርዳዎት?
ከኖርዲት ነበረ የምደውለው።
ከምን አሉኝ?
ከኖርዲት እሺ ምን ልርዳ?
አንድ patient ነበረን abdominal CT ለማስነሳት አሁን መምጣት እንችላለን? ወረፋ ይኖር ይሆን?
እ የ CT scan ቁጥር ልስጥሽ? CT scan ክፍል አለ አላነሳ ቁጥራችን ስላሉን ነው።
የትኛውን አላነሳ ስላሉን።
የትኛውን ቁጥር የትኛውን የጥርስ ሰማንያ ዘጠኝ
ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
አ
ወይ መደውይ ጠይቄ ወይ መልሼ ልደውልልሽ እሺ